ሄሎ ሰላም ጤና ይስጥልኝ ሚስት ቤት ሄሎ
አብሮ ይስጥልኝ። ካሻው ተይዞብኝ ነው። አብሮ ይስጥልኝ።
እሺ ንገረኝ እንትኑን
ዜሮ ዘጠኝ አርባ አምስት እሺ አስራ ሰባት
ዜሮ ሰማንያ ዘጠኝ አምስት ሀያ አምስት ሃምሳ ነው። ዜሮ ዘጠኝ አርባ አምስት እሺ
አስራ ሰባት እህ
ሰማንያ አምስት ሃምሳ አምስት ሰማንያ አምስት ሃምሳ አምስት አዎ፣ ሀምሳ ሃምሳ አምስት መጨረሻ።
እሺ ቻው መግድ እሺ
ቆይ አንዴ
በምን በምን ጨርቅ ስንት ብር ነው እ ስንት ብር ነው
እ የሚደርሰኝ
ነው አይደለም አይ አይደለም ዊዝድሮ አድርገህ ነው አይደለም አ ስንት ብር ነው ዊዝድሮ ያደረግከው
withdraw አይደለም እሰ- ጨዋታ ገምቼ ነበር። cash out ተይዟል በሆነ ክለብ ብሎ ያ ክለብ ደግሞ አራት ለአንድ አሸንፈዋል።
cashier code ኡን ንገረኝ አ
ካሸር ኮዱን ንገረኝ
ፓስወርዱን ካሸር ኮዱን ንገረኝ
ሄሎ ወይ ምንድን ነው ያልሽው? አሁን ካሸር ኮዱን ንገረኝ
ምኑን?
cashier code ኡን ወይም ticket ID ውን ንገረኝ ወንድም okay እሺ። cashier ticket ቴሌግራም ላይ text ላድርግልሽ።
እሺ አዎ ትችላለህ እሺ አባ መልካም ቀን ticket ID